ሰላም አቤት
ሰላም ሰላም፣ እግዚአብሔር ይመስገን።
ይሄ የባንክ ያለበት ኮሮላ አላችሁ እንዴ?
ባንክ ያለበት ሳይሆን የሚመቻችለት
ማለት ማመቻቸት እንዴት ነው?
መመቻቸት ማለት እ፣ ስንት ሞዴል አውቶማቲክ ነው manual ነው የምትፈልገው?
automatic።
automatic ሁለት ሺህ ሰባት ሞዴል አለን። ሀያ ስምንት ነው የሚባለው።
እሺ አንድ ሚሊዮን ከባንክ ጋር እናመቻችልሃለን። አንድ ነጥብ ስምንቱን በ cash
okay። ማመቻቸት ማለት ከኔ ምን እንደሚጠበቀው
ንግድ ፍቃድ TIN number ንግድ no፣ ምዝገባ እኔ ንግድ ከሌለ ማ- አይቻልም ማለት ነው።
አይቻልም። ንግድ ፍቃድ ከሌለ አይሆንም።
ማለት already ብድር ያለበት የላሽም።
ብድር ያለበት እንደ ኮምፓክት ነገር ከሆነ አለን።
ኮምፓክት ቢ-
አዎ፣ ሁለት ሺህ አስር ሞዴል
okay። ይሄ ይሄ ቁጥር የእናንተ ብቻ ነው እርሷ ምን የሚጠቀምበታል?
እ፣ የኛ የማሊባባ ነው።
ተው ሌላ አለ ይሄን የሚጠቀም አይደል?
ሌላ ማለት
ሌላ ደግሞ የሆነ ሌላም ላይ post ተደርጎ አይቼው እኮ ነው።
አዎ፣ አይ share ያደርጉታል። እኛ post የምናደርገውን እንጂ ሰማንያ ሁለት ሰላሳ አራት የኛ ብቻ ነው።
thank you።
እሺ፣ እሺ።